account ኤ active አይደለም።
ምንድነው የሚለው?
አዲስ እንትን እያደረኩኝ register ለማድረግ እሺ አይልም።
okay፣ ስልኬ ምን ይለውታል?
እ?
register ሲሉት ምንድነው የሚሉት?
ምንም በቃ ምንም አያመጣም። ጸጥ don't ምናምን እላለ እንትኑ password ትክክል አይደለም ምናምን እላለ።
okay፣ በዚህ ስልክ ቴሌግራም ይጠቀማሉ?
አዎ በቴሌግራም ላክሎት step ኦቹ password ኡ ምን መሆን እንዳለበት እ።
ልላክሎትና step ኦቹን እ፣ any ችግር ከገጠሙት እዛው ላይ ይጻፉልን። እንጻጻፍ ቴሌግራም ላይ እሺ፣ እሺ፣ አሁን እልክሎታለሁ።
እሺ